ሄሎ ሄሎ አረ
እሺ ምንድን ነው wing አለቀ አሉኝ ብለህ አሳውቀህ ነበር አይደል?
እም
እሺ አቅ- አቅርቤ አነጋግራቸው።
አለ
ሌላ ሄሎ ጤና ስጥልኝ። ኢንጆይ ፒዛ ነው ፒያሳ ነው?
እንጆ በርገር ብቻ ተገብሬ ብራንች
እሺ ፒያሳ አይደል?
ምን ነበር? ወጥ አይደለም ማለት ብቻ ተገብሬ ነው።
እ፣ እሺ ዊንግ የላችሁም እንዴ? አልቆባችኋል?
አልቋል። ኦርደር ደግሞ ገና አልመጣልንም። ኦርደር አድርገናል፣ እቃ አልገባልንም።
እሺ ተሰጥቷል ጆዩ
ጆይን እናወጣልሻለን። አሁን ምንድን ነው ኦርደር በጣም ስለነበረብን ልጅ እኮ እየጠበቀ ነበር። ከስራ አድርገን አላየንም እቃ ማለት እንትን ማለት ነው። ለዛ ነው እማዬ፣ የእኛ ጥፋት ነው።
እሺ እኮ አልቋል ጆዩ አሁን
ጆይ አይደል ያልፋል። ጆይ አለ ኧረ
እሺ እሺ አንዴ ድራይቨሩን አቅርቢልኝ
ሄሎ ሄሎ ሌሎ ናቲ ወይ ወይ እ፣ ኢንጆይ እዚህ ጋር እኮ ኢንጆይ ፒያሳ ነው የሚለው እኮ ከዚህ ነው የታዘዘው ከዚህ ነው የታዘዘው ከብስራተ ገብርኤል አ አ
እሺ እና ከ- እስኪ ከስራውን አለትና ሄሎ ከተመራውን አልገባም።
እላለሁ እኮ አዎ፣ ኦርደር ምናልባት እንኳን እናገሪያትና እንትን በይ።
እሺ እሺ